હેલો
આવે હા
አቤል እሺ
ይቅርታ፣ የት ነው የደወሉት? የት ብለው ነው የደወሉት?
እዚህ ቆመላቸው ነው
ምን አሉ?
እ ዛሬ እዛ መ- መጥቼ ነበር አንድ ልጇ
እሺ ውጤቱ ገና አል- አልመጣልኝም
እኮ አይመጣማ። መቼ ነው እ?
የተባሉት? ለመቼ ነው የተባሉት?
አ፣ አራት ሰዓት ነው የተባለ ነው ከአራት ሰዓት በኋላ ነው አሉ
የምን ውጤት ነው የፈለጉት?
እ፣ እንዳ- እንዳለው ሙሉ መርመራ
የት ሀገር ለመሄድ ነው የተመረመረችው?
እ፣ እንትን- እንትን- እንትን ከሜልክ
እኮ የተመረመረችው ምን እንደሆነ አያውቁም?
እንዳለ ሙሉ መ- ሙሉ መርመራ ሰጣሁት እዛ እንትን ዋሽንግተን ቦሌ ምካሉ
እኮ ወይ ኤምአርአይ ነው ወይስ ምንድን ነው የፈለጋችሁት?
አ ኢማዳይ ነው
የኤምአርአይ ስልክ እሰጦታለሁ፣ ይደውሉላቸው።
እሺ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰባት ሰማንያ ሰማንያ ሰባት ሰማንያ ዘጠኝ
መሰለኝ